hello
hello እንትን
እግዚአብሔር ይመስገን እ ማን ልብ- እ hello አዎ አዎ እም፣ office አችሁ ባለፈው ዕለት መጥቼ ነበረ
እሺ እሺ እና እ፣ ሽያጭ ማለት ግዢ ለማድረግ ፈልገን ነው እ፣ ከማን ጋር ነው ስንዋዋል መዋዋል ያለብን እሱን ለማወቅ ነበረ እባክሽ የ- ያወሩ- ያወሩት sales ማንን ነበረ?
እሱን ረስቻታለሁኝ ስሟን ግን እ፣ procedure ኡን ብትነግሩኝ እናንተም እ፣ እንዲህ አድርገው እንዲህ ነው የሚያደርጉት የሚለውን ነገር እኔ አሁን ሙሉ ክፍያ ከፍዬ የመጣሁት so በሆነ ምክንያት delay ሆነብኝ። አሁን ግን እም፣ after እንግዲህ በዚህ ሳምንት ውስጥ ጨርሳለሁ ብያለሁኝ እና እ፣ ከራሳቸው ከኢንጂነሮቹ ጋር ነው የምንገናኘው ወይስ ከ sales ኦቹ ጋር ብቻ ነው ጨርሰን የምንሄደው?
ከ sales ኦቹ ጋር ነው ያወሩትን sales check አደረግና እንዲደውሉት ላድርግ።
አይ በቃ ችግር የለውም። ስለዚህ ምንም አይነት እ፣ ነገር አያስፈራም። ያው ሌላ real estate ላይ ራሳቸው እ፣ ሻጮቹ ወይ ይገኛሉ ወይ ተወካዮቹ እና እሱን ለማወቅ ፈልጌ ነው።
ችግር የለውም። ከ sales ኦቹ ጋር ነው የሚጨርሱት። ያው ቢሮ መጥተው።
አሀ ኦ፣ ቢሮአችሁ የት ነው?
የት ሌላ ነበር?
ቢሮ አላችሁ? ሌላ office አላችሁ ከገርጂው ውጪ?
እ፣ ከዋ- head office ገርጂ ነው።
ይሄ በቦሌ ሆምስ ያለው?
አዎ አዎ።
okay እሺ፣ እዛ እሺ፣ ካሉት head አመሰግናለሁ።
office ገርጂ ነው። እሺ እሺ ጥሩ፣ እሺ፣ አመሰግናለሁ።
እሺ